ጤና ይስጥልኝ የደሴ ጥሪ ማዕከል እባክዎ ምን ልርዳዎት?
ሰላም ነው።
ሰላም።
flight check ለማድረግ ነበር ከ- ከአዲስ አበባ ወደ ጅዳ
ወዴት?
ለነ- ለነገ ጅዳ።
መመለሻ ወይስ ሜጃ ብቻ?
ሜጃ ብቻ።
እሺ ለነገ ቅናሽ ያለው በ Ethiopian Airlines ነው።
እሺ
ሰላሳ አንድ ሺ ሁለት መቶ አስራ አምስት ብር ነው።
ስንት አልከኝ?
ሰላሳ አንድ ሺ ሁለት መቶ አስራ አምስት ብር
ሰላሳ አንድ ሺህ ሁለት መቶ አስራ አምስት ብር።
እሺ አመሰግናለሁ።
እሺ ለአንድ ሰው ነው?
ለአንድ ሰው አዎ።
እሺ እሺ